ወይ ልኬልሻለሁ ቴሌግራም ላይ እሺ ደንበኛችን እ፣ ስልክ ቁጥር በዚህ ነው የሚጠቀሙት?
አይደለም ያኛው ዜሮ አምስት እንደርሽ የዛኛውን ስል
አዎ ዜሮ አምስት
እሺ አርባ አራት
ዜሮ ዘጠኝ ዜሮ አምስት አርባ አራት ዜሮ ሁለት ዜሮ ሁለት ዜሮ ሁለት ዜሮ ሁለት ይህን ስልክ ቁጥር ቴሌብር የሚጠቀሙበት ነው?
ቴሌብር የምጠቀመው በዛኛው ነው በዜሮ ሁለት
ይህን እ፣ ስልክ ቁጥር ምን ላይ ነው የሚጠቀሙት?
እ?
ሁሉ ይህን ቴል እ?
ቴ- በይህን ምንም አልጠቀሙም ሁሉ ስፖርት የምትጫወቁት በዛኛው ነው በዜሮ ሁለቱ ነው
መጨረሻው ዜሮ ሁለቱ አዎ ቴሌግራሙም ያለ ቴ- ቴሌብሩም ያለው እ፣ ሁሉ ስፖርቱንም የምት ሁሉ ስፖርቱም account ኤ በዛኛው ነው በዜሮ ሁለት መጨረሻው ዜሮ ሁለት አዎ
እሺ ደንበኛችን ሌላ ምረዳውት ነገር አለ?
የለም ምን መቼ ነው ምንድን ነው የሚደረገው
ይስተካከልልዎታል ሪፖርት እናደርጋለን።
እ?
ይስተካከልልዎታል
እ?
ይስተካከልልዎታል።
እሺ መልሼ እደውላለሁ